መላመድ አብሮ ካላኖረ መዋደር ጥላቻን ካሻረ እህ ለምን ተፈጠረ? ለምን ለምን ተፈጠረ? ለምን ለምን ተፈጠረ? ለምን ለምን ተፈጠረ? ለምን ለምን ተፈጠረ? አይ ለምን ለምን
መፋቀር ዘመን ቀን ያስቀረ መላመድ አብሮ ካላኖረ አዝላ ለሰው ቢነግሩት ቢቀር ይሻላል ለሰው ባይነግሩት አይ ቢቀር ይሻላል ለሰው ባይነግሩት ቢዘረዝሩት ቢመነዝሩት ቢተነጠሉት ቢተነፍሱት ሞኝ ያስመስላል ለሰው ቢነግሩት ሞኝ ያስመስላል ለሰው ቢነግሩት ቢቀር ይሻላል ለሰው ባይነግሩት አይ ቢቀር ይሻላል ለሰው ባይነግሩት ቢቀር ይሻላል ለሰው ባይነግሩት አይ ቢቀር ይሻላል